Hello አሁን ቴሌግራም ላይ link ልኬ ነበር አልከኝ፣ እምቢ አለ።
ቴሌግራም ላይ ሄሎ ሄሎ
ሄሎ ሄሎ username ኡን እንጂ username ኡ username ኡ ልንገርህና ላክልኝ።
username የእርሱን
አዎ እሺ ንገሪ
at
at
at አቤኗ ኤቢ
ቆይ አንድ ጊዜ
ሄሎ
ሄሎ አንዴ ይሄኛው ስልክ ቁጥሩ ላይ የሉትም ቴሌግራም እ?
ስልክ ቁጥሩ የለውም አይ ቀፎ ሌላ ልጅ ስለሆነ ወደ ሌላ ነኝ ልከው username ኡ ጻፈውና ልንገርህ። ከዛ hi በለኝ
እሺ ንገሪ
አት እሺ
A
A አ እም፣ ምን
AB
ይቅርታ ምን አሉኝ
AB
D እንደ ዴቪድ እንደምንለው ነው
አይደለም B B B AB B B እሺ እኮ B ball
ከዛ E እሺ
ከዛ N
እ
N
L
አ እሺ
U
እሺ ከዛ A
A አ
እ፣ አቤሏ ነው የሚለው አቤ ነው አ ከዛ one two ጨምርበት አንድ አንድና ሁለት
አንድ አስራ ሁለት ሁለት ማለት ነው። አ
እልክልዎታለሁ